Lengo Drive elibhola lokwakha umlilo
hello ጤና ይስጥልኝ። እናንተ ጋር ቀጠሮ አስይዤ ነበረ ዛሬና ትራንስፖርት ማግኘት ስላልቻልኩኝ ቀረሁኝ።
እሺ ለ- ለሐሙስ ማዞር ትችያለሽ?
እሺ እ፣ በዚህ ስልክ ቁጥር ነው እኛ ጋር ያስመዘገቡት።
አዎ በዚህ ነው የተመዘገብኩት። እዛ ነበርኩኝ ከዚህ በፊት እዛ ነበር የተመዘ- ሰራ ነበረና እ፣
እንትን ደንበኛ ድንገት የሆነ ችግር ገጥሞኝ አልሄድኩም ነበርና በዛ የተነሳ account ተዘግቷል አሉ እሺ
እና እሱን ለማስከፈት ተመልሼ መምጣት አለብሽ ምናምን ስላለችኝ አዎ ትራንስፖርት አጣሁኝ። ይሄ ጠዋት የወጣሁት ግን በጣም መንገድ ተዘጋግቶ አላጣሁኝ።
እሺ እ፣ ያው እ፣ ለሐ- ለሐሙስ እ፣ አስቀይርልዎታለሁ። ነገር ግን ሐሙስ ደግሞ ልክ እንደዚህ አይነት ነገር እንዳይፈጠር በቻሉ የዛሬውን እንትኑን አይተውታልና ምናልባት ሰዓቶትን ማሻሻል ካለቦት እንዴት ነው መውጣት የሚችለው የሚለውን ነገር እሱን ነገር አሬንጅ አድርገው ይምጡ እ፣ ኤልሳ። እሺ መልካም ቀን።